ለሷ ብናገር ብሆናት ማይ ምስክር አላፍርም በሷ ኮራለው እንደሷ አሟልቶ ያደለው አላፍርም በስች ምድር ሰው የለም ብዬ ብናገር እንደ ንጋት ፀሐይ እንደ ሌት ጨረቃ በሷ ተጨምሮ ውበት በሷ በቃ ሲፈጥራት ለመልካም ሲፈጥራት ሲፈጥራት ለደግ አርጎ ፈጥሯት አንደበት ቢከብ ያወድሳት እሷ ግን የቱም ቃል አይገልጻት ሰው ሁሉ ከሚያወራላት ከተባለላት በላይ ናት። እኔም ስለሷ ብናገር ብሆናት ማይ ምስክር አላፍርም በሷ ኮራለው እንደሷ አሟልቶ ያደለው አው አላፍርም በዚች ምድር ሰው የለም ብዬ ብናገር ሰው ሁሉ ከሚያወራላት ከተባለላት በላይ ናት። እኔም ስለሷ